Oh. Mm. Hello? ስወድ ፍቅር የምትለው customer ደውላ ትወድ ካሮት ካሮት አዝዤ ጎደለብኝ አለች። አዎ ትናንት ነበረ የተረከበችው እና ጎሏል አለች። ሁለት ጊዜ አሚር ነው የወሰደላት። እስኪ ቆይ location ኑን check ላድርገው። ቦሌ ነው ቦሌ። ኧረ አይደለም ገርጂ ገርጂ ገርጂ። አዎ ፍቅር እ
እስኪ ቆይ እስኪ ስልኳን ላኪልኝ፣ ስልኳን ላኪልኝ።
እሺ ቴሌግራም ላይ እልክልሃለሁ ቁጥሯን check አድርጋ አሳውቀኝ እንዳትረሳ ሰው
እዛ ቴሌግራም ላይ እሺ እሺ ቻው እሺ ዝጋ